ጤና ይስጥልኝ ቤተሰብ የተወዳንስ ነኝ ባኮ የምንርዳው ኦኬ አሁን እኮ እንትን ብዙ አልወጣም በእንትን ድምፆት በጣም ይቆራረጣል። ምናሉ ደንበኛችን
ወጣት በስራ አሁን ሰጥቷል ቁጥሩን እንትን ነው መቆረጥ ምን ምን
ወጣት ቡን እሺ ያሁን ሰጥታ ልከዋል። ዲፖዚት ነው
አሁን እሺ ልከዋል። ስክሪንሻት አድርገው
በባንክ ነው የምላከው ቴሌብር እና እንትን ላኩን አልገባም ግን ብሩ እኮ ልከዋል። ቴ- ዋትሳፕ ላይ ልከዋል። ስክሪንሻት አድርገው ቴክስቱን ወጣት ቡን አልሰራማ ቁጥሩን እ።
ሰጥቷል ዜሮ ዜሮ ቁጥሩን- ስምንት አርባ አራት ቁጥሩን ሰባ ሰባት ንገሮች
እ ኦኬ ቁጥሩን ዜሮ የእናንተ ነው ቁጥሩ እኮ በሱ ስልክ ነው የዋትሳፕ ዜሮ ቁጥሩ ዘጠኝ ነው ዜሮ ሶስት
ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ ሰባት
አርባ ሰባት መጨረሻው አርባ ሰባት ነው።
ዘጠኝ ነው አርገሽ አይ